Hello Hello ሰላም ጤና ይስጥልን።
ጤና ይስጥልን።
ወንሰን
አቤት
እ ከ WePlus Solution ነበር የምደውልልህ።
ከምን?
ከ WePlus እሺ
app ኡን አውርደህ ነበረ።
አ አወረድኩት።
አዎ አሽከርካሪ ነህ ወይስ ተጠቃሚ ነህ?
አሽከርካሪ ነው።
እሺ አሽከርካሪ ነህ። አሽከርካሪ ከሆንክ እ register አድርገሃል ማለት ነው።
አ እሺ እ እንትን የሚያስፈልጉትን እንትኖች ለእኔ ላክልኝና ልንገርህና ቴ- አዎ ቴሌግራም ላይ ላክልኝና ከዛ በኋላ እኔ active አደርግልሃለሁ ማለት ነው።
እሺ ምን ምን ነበር የሚያስፈልገው?
ንግድ ፍቃድ፣ መንጃ ፍቃድ፣ ፎቶ፣ ኢንሹራንስ እ መኪናውን ተከራይተኸው ከሆነ ደግሞ የተከ- ያከራየህን የኪራይ ውልና ሊብሬ ቴሌግራም ላይ ትልክልኛለህ። እ ስልክ ቁጥር ልስጥህ ወይስ እ ቴሌግራም ላይ search ታደርገናለህ?
ማን ምን ነው ያላችሁ?
እ ቴሌግራም ላይ ከሆነ at WePlus ሰባ አራት ሰማንያ ብለህ
አቶ ይቆላ ሰባ አራት ሰባ አራት at WePlus
ሰባ አራት ሰባ አራት ሰባ አራት ሰማንያ ብለህ ታገኘናለህ። እሱ ላይ ብትልክልኝ እኔ active አደርግልሃለሁ።
እሺ እሺ እ ትልቁና ልዩ የሚያደርገን ነገር ደግሞ አስር percent commission ብናገኝም አራቱን percent ለአሽከርካሪዎቻችን እንደ saving ነው።
አዎ አይቼዋለሁ።
በቃ እሺ፣ አመሰግናለሁ።
እሺ።
መልካም ቀን ይሁንልህ። እሺ፣ እሺ፣ thank you